ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
ተመዝግቤ ነበረ እንትን ላይ ማለት ነው፣ ግን አልተደወለልኝም።
ምን ላይ?
ኦንላይን ላይ
ለስራ ነው?
አዎ።
ገና ነው እኮ ታዲያ መደወል ስላልጀመረ ነው።
Okay። ገና ነው። ምን ያህል ነው የሚቆየው?
አይ ምን ያህል ቀን እንደሚቆይ እኔ አላውቅም፣ ግን ሲጀመር እንደውላለን።
እሺ፣ አመሰግናለሁ።
እሺ።